ሄሎ
ሄሎ
ሰላም ጤና ይስጥልኝ ቴሌቪ ሄሎ ሄሎ ጥር ተቆርጦብኝ ነበር። ለምንድን ነው?
የቴሌቪዥን game ደንበኛ ከሆኑ በየቀኑ ትኬት ስለሚገባሎት ነው። በሚገባሎት ትኬት game ኦችን መጫወት ነው። ኮከብ ዘጠኝ ስምንት አምስት መቶ እ
ተመዝግቤ ከሆነ ቆርጥልኝ ነው ያልኩልኝ።
እሺ ቆይ አንዴ መስመር ላይ ጠብቂ፣ check ላርግልሽ። ስልሳ ሶስት ዜሮ ሶስት ሰባ ሁለት ዜሮ ስምንት አዎ
ያው አቋርጬ እሎታለሁ።
እሺ።
እሺ